hello ጤና ይስጥልኝ ፒዛ አስበሉኝ ፍሬዛ ነኝ የምረዳው
ከአሪፍ ፔይ ነበር የምደውልልዎት ሳምራዊት እባላለሁ ቅድም ደውዬልዎት ነበር
እሺ
እና POS machine ኑን check አድርገን እንነግርሻለን ብላችሁኝ ነበር እሺ ቆይ ልጠይቅልሽ እሺ
Hello ጤና ይስጥልኝ።
Hello ጤና ይስጥልኝ ይሰልማ ይሰራል አዎ እየተጠቀምንበት ነው።
እሺ እሺ ደንበኛችን ችግር ካጋጠሙት ግን ዘጠና ዘጠና አምስት ላይ መደወል ይችላሉ እሺ እሺ እሺ መልካም ቀን ይሁንልዎት እሺ ለን